የኢትዮጵያ የደህንነት እባክዎ ምን ልርዳዎ?
ሪክ በላች ነበረ።
እሺ ደንበኛችን የድራፍት የቢራ ፍሪጅ ተበላሽቶቦት ነው።
አሀ እሺ የ BGI ID ውን ያውቁታል? ይነግሩኛል።
መቶ ሰማንያ አርባ
ሰማንያ አርባ
መቶ ሰማንያ አርባ
TIN number ኡን ይነግሩኛል? ደንበኛችን በዚህ አላገኘሁት።
እ TIN number ኡን ይነግሩኛል?
ስለዚህ አስራ ሁለት ሁለት ዜሮ
ዘጠኝ አስራ ዘጠኝ
ስለዚህ ብሎ ሃምሳ ስድስት ሀምሳ ስድስት እሺ ሃምሳ ስድስት አር
ሀያ ሰባት
ስለዚህ ብሎ ሃምሳ ስድስት አርባ
ሁለት ዜሮ ሀምሳ ስድስት አርባ ነው ያለኝ ደንበኛችን። እሺ ሰላሳ ድምፆ ዘጠኝ ትንሽ ይቆራረጥ
እ ድምፆ ትንሽ ይቆራረጣል። አርባ ካሉኝ በኋላ ምን አሉ?
ስለዚህ ብሎ ሃምሳ ዘጠኝ አርባ ሰላሳ ዘጠኝ ሃምሳ ስድስት
ሰላሳ ዘጠኝ ስልሳ ስድስት
ስለዚህ ብሎ ሃምሳ ዘጠኝ አርባ ሰላሳ ዘጠኝ ሃምሳ ስድስት እሺ መስመር ላይ ጠብቁኝ አንድ ጊዜ። ደንበኛችን መስመር ላይ ስላስጠበቅኩት ይቅርታ። በዚህ አላገኘሁትም። ምናልባት ስልክ ቁጥር ካወቁ የተመዘገበበት ቤቱን
አይ አይ ስለዚህ ብሎ ሃምሳ ዘጠኝ
እሺ ሁለት ዜሮ ሃምሳ ዘጠኝ አርባ
አርባ ልክ ነው።
ሰላሳ ዘጠኝ ሃምሳ ስድስት ሰላሳ ዘጠኝ ሃምሳ ስድስት አይደል? በዚህ ላገኘው አልቻልኩም። እሺ በቃ ወይ በቤት ስም ልመዝግብሎት፣ ስልክ ቁጥር ካላወቁ የቤቱን ስም ይንገሩኝ።
ይሁድ መድኃኒዓለም ይሁድ ይሁድ ይሁድ ነው ይሁድ ነው ይሁድ ይሁድ ይሁድ ባርና ሬስቶራንት ነው ባርና ሬስቶራንት ነው ደንበኛችን ባርና ሬስቶራንት
እሺ ሙሉ ሞትን ማን ልበል የእርስዎን
ያሬድ
ያሬድማ
ዘንድ
ምን አለች ዘንድ ዘንድ
እሺ ስልክ ቁጥር በዚህ በደወሉበት ስመዝግብ
ያው ችግር የለም።
ምንድን ነው የሆነበት ፍሪጁ ደንበኛችን
power የለውም።
በደንብ አያቀዘቅዝም መቼ ነው እንደዚህ የሆነው
ከአንድ ከአስራ አምስት ቀን በኋላ አሰርቶ መጥቶ ነበረ ምንም
እሺ እሺ፣ መዝግቤልዎታለሁ። ደንበኛችን ለሚመለከተው ክፍል አስተላልፌያለሁ። የጥገና ባለሙያዎች ወደ እርስዎ ይመጣሉ። እ፣ ቦታውን ይነግሩኛል ያሉት የት አካባቢ እንደሆነ።
አሁን ችግር የለም።
ደንበኛችን መስመሮች በጣም ይቆራረጣል። ሰማዎታል? እኔ ደንበኛችን መስመር ላይ ነው። እሺ እ፣ የት አካባቢ ነው ያሉት ነው ያሉት? አሉ መስመር ላይ ደንበኛችን፣ ድምፅሽ እየተሰማኝ አይደለም። የት አካባቢ ነው ያሉት? መድኃኒዓለም። የት መድኃኒዓለም? አሀ ጳውሎስ መድኃኒዓለም። ልዩ ቦታው ስሙ ምንድን ነው? እሺ እሺ፣ ደንበኛችን መዝግቤልዎታለሁ። ለሚመለከተው ክፍል አስተላልፌያለሁ። ሌላ የምረዳዎት ነገር አለ?
ሌላ ነገር
እሺ፣ ስለደወሉ እናመሰግናለን። አገልግሎት ላይ ያሉት ሀሳብ አስተያየት ከሚሰሙ ድምፅ ፍቅዱ። መልካም ቀን።
ግን አይቆይማ ይቆያል።
እ፣ አዎ በሁለት ሰዓት ውስጥ ይመጣሉ። በሁለት ሰዓት ውስጥ ይመጣሉ። መንገድ መዘጋጋት ምናምን ካሌለ በሁለት ሰዓት ውስጥ ይደርሳል። እሺ ደንበኛችን ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምፅ በኋላ አስቀምጡ። መልካም ቀን።